ኤለፍ ኤለፍ ይሰማኛል።
ሰባ አምስት አስራ ስድስት አስራ ስድስት ምን ሆነብህ?
ኧረ ምንድን ነው በሰላም ነው። ከካዛንቺስ ወደ ካሪጋው ሰማንያ አምስት የሚያሳየኝ በሰላም ነው።
ሰባ አምስት አስራ ስድስት ነው ያልከኝ?
አዎ ሰባ አምስት አስራ ስድስት አዎ አዎ አቶ አስራ ስድስት ስምህ ማን ነው?
አትርሳኝ ጁቨንትስ አትርሳኝ። እሺ፣ እቀጥላለሁ። አንተ ለክተው ስንት መጣልህ? አትርሳኝ።
እኔ ለክቼው አምስት ስድስት ከሰባት ኪሎ ሜትር ምናምን መሰለህ የሚያሳየኝ
አትርሳኝ።
ወይ አትርሳኝ። በአንዴ ጠብቀኝ እሺ። ሰባ አምስት አስራ ስድስት ነው አለ ዛዬ እ?
አ- አ- ሰባ አምስት አዎ ሰባ ካንስል አምስት ኦርደር ነው። ካንስል እ?
order ነው። cancel order ነው።
cancel ነው።
አዎ cancel order ነው።
እሺ